ያንባከሩት? ምን አይነት ደረጃ ላይ?
ሰላማስ ቅድም ተቋርጦብኝ ነበር። ሳለቅሽ vaccination check ያደርጋሉ እንዴ?
ኮቪድ ነው?
እ
አዎ ሊያደርጉ ይችላሉ። ደንበኛቸው አ- ማለት መያዝ አለብኝ መታየት አለብኝ ነው ወይስ?
አዎ አዎ
okay፣ ሌላ ስኩ ሌላ ሌላ አለ እሺ፣ ከዚህ ውጭ?
አንዴ መስመር ላይ ቆዩን። እሺ ላጣራሎት።
እሺ።
ደንበኛችን መስመር ላይ ኖት?
አ አ እ፣ ያስፈልጎታል የተከተቡበትን ወረቀት መያዝ ይ- ይጠበቅቦታል።
እሺ፣ እንትንስ ዲፕሎማስ ዲፕሎማ ነው ያለኝ።
እሺ ይችላሉ ደንበኛችን።
okay እና ደግሞ እንትኑ ቪዛው ሰባት ቀን ምናምን ቢሆነው ችግር የለውም። አ የቀረው
እ፣ አዎ መሄድ ይችላሉ ደንበኛችን።
እሺ፣ thank you።
ሌላ ጥያቄ አለት?
አይ
ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ አሜን።